Hello
ጤና ይስጥልኝ ወንድሜ።
ጤና ይስጥልኝ Best Bet
እንትን ድጎቹ ባሉን ብር አጣኝ።
እሺ፣ ስንት ብር ነው?
ሶስት መቶ
እሺ፣ ስልክህን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት
ሀያ ስምንት ሀያ ስምንት ስልሳ ሁለት ስልሳ ሁለት ስልሳ ዘጠኝ ስልሳ ዘጠኝ እሺ
ድጎች ስጥ ደግሞ አንድ መቶ አጣኝ። እሷ ሰዓት መቼ ነው?
ትናንትና ማታ
እሺ deposit ም ያደረግከው ትናንትና ማታ ነው?
አንድ ማታ አንድ አንድ መቶ ማታ
መቶ ብሩ ገብቶልሃል።
ሁለት ነበር።
ሁለት ነበር።
አዎ እዚህ ጋር የሚያሳየው አንድ ነው።
አንዱ ገባ፣ አንዱ ደግሞ አልገባ።
እዚህ ጋር እዚህ ጋር የሚያሳየኝ አንድ መቶ ብር ነው። እሱም ገብቶልሃል።
አንድ መቶ ሁለት ነበረ። በአንድ ጊዜ ነበር ሁለቱም።
ማለት መቶ መቶ ሁለት ጊዜ ነው ያደረግከው።
አ
እሺ፣ አንዱ ነው የሚያሳየኝ። ያልገባልህን deposit text አለ አይደለ?
አ በቴሌግራም ይልሃል ነበር።
እሺ፣ ሶስት መቶ ብሩ ደግሞ process ላይ ነው። ለአሳውቅልሃለሁ። እሺ፣ ለ SantimPay ይገባልሃል።
ጊዜ- ጊዜ ይፈጃል። በዛሬ ውስጥ
ይገባልሃል።
እሺ።
ስ- ቴሌግራም ስምህ ማን ነው?
ቴሌግራም መሐመድ አብዲ ነኝ። ሁለት ነበረ። ሌላ ስልክ ደግሞ አለኝ። አ- አንድ መቶ አርባ ራሱ በሁለት ቀን ነው ይጠብቃል።
አቤት
አንድ ሌላ ስልክ ደግሞ
እ አንድ መቶ አርባ ሁለት ሁለት አ፣ ቀን አሁን ይደርሳል።
አልገባልህም እሱ?
እሱ አልገባም። አ፣ በቴሌግራም ልካል።
እሺ፣ በቃ check አድርጌ አሳውቅልሃለሁ። እሺ፣ እሺ፣ በቴሌግራም የሁለቱም እሺ፣ እሺ።